ለደካማው ኃይል ይሰጣል፣ ጉልበት ላጣው ብርታትን የሰማሁት እውነት ነው፣ አምላኬማ ፍቅር ነው። ነፍሴ እርሱን እርሱን ትላለች እንደ ዋላ ተጠምታ የኑሮዬ መሰረቱ ጌታ አምላኬ ነውና ጌታ አምላኬ ነውና ለኔስ ኢየሱስ ነውና ለኔስ ኢየሱስ ነውና ቸሯ አባቴ ነውና ቸሯ አባቴ ነውና ያሳለፍኩትን የጭንቅ ዘመን በመሸማቅ በሐዘን ትዝ ይለኛል፣ አስታውሳለሁ የሱስ ውለታ ብዙ ነው። አውቀዋለሁ ራሴን ምን እንደነበር ሕይወቴ ከልቤ አይወጣም አይምሮይ ያደረገልኝ ጌታዬ አድርጎልኛል እኔ አልረሳውም ውለታውን ከቶ አልዘነጋም ፍቅሩ በእኔ ላይ አይሎ ኖሯል ኢየሱስ ሲጠራኝ ለካ ስላለማ አድርጎልኛል እኔ አልረሳውም ውለታውን ከቶ አልዘነጋም ፍቅሩ በእኔ ላይ አይሎ ኖሯል ኢየሱስ ሲጠራኝ ለካ ስላለማ ልቤ ውስጥ አለ ፍቅሩ ኢየሱስን ወደባልን ወደባልን ታሪኬ ለውጦታል ባለብዙ ምሕረት ነው ልቤ ውስጥ አለ ፍቅሩ ኢየሱስን ወደባልን ወደባልን ታሪኬ ለውጦታል ባለብዙ ምሕረት ነው የማልችለው መስሎኝ ነበር በስቶ በሕይወቴ ፈተና በአምላኬ ዓይን ሁሉን አለፍ ጸጋው ደግፎኝ ተሻገር እንደ ኢየሱስ ያለ የለም ዛሬም ቢሆን ነገር ለዘላለም በቸርነቱ አቁሞኛል፣ ተመስገን ልብል ጠርቶልኛል። አድርጎልኛል እኔ አልረሳውም፣ ውለታውን ከቶ አልዘነጋውም። ፍቅሩ በእኔ ላይ አይሎ ኖሯል፣ ኢየሱስ ሲጠራኝ ለካ ስላለማ አድርጎልኛል እኔ አልረሳውም፣ ውለታውን ከቶ አልዘነጋውም። ፍቅሩ በኔ ላይ አይሎ ኖሯል ኢየሱስ ሲጠራ አይለካ ስለለማ ልቤ ውስጥ አለ ፍቅሩ ኢየሱሴን ወደባል ታሪኬን ለውጦታል ባለብዙ ምሕረት ልቤ ውስጥ አለ ፍቅሩ ኢየሱሴን ወደባል ታሪኬን ለውጦታል ባለብዙ ምሕረት ነው